Ja, später. Kann man nicht so? ጤና ይስጥልኝ።
hello፣ ይሰማል? ደንበኛችን ይሰማል? ሰላም ነው።
እግዚአብሔር ይመስገን። እንዴት ነው?
ጠዋት ደውዬ ነበር በዚህ ነበር።
እሺ፣
እስካሁን ድረስ ምንም መፍትሄ የለም። እናቴ እሺ። በዚህ ቁጥር ነው ያስመዘገቡት?
አ-
እሺ። ስሞትን ይንገሩኝና ምን ደረጃ ላይ እንዳለ ላረጋግጥልዎት።
እ፣ አቤክሱ የሚለው በቴሌግራም የላኩልሽ እና ምነግርሽ
የቴሌብር ስሞትን።
የቴሌ ብር ስሜ ሩት ተሾመ። ወይ cancel ማድረግ ከተቻለ cancel አድርጉትና በቃ ወደ ቴሌ ብር መለስ ገንዘቡ።
እሺ። deposit ማድረግ ፈልገው ነበር ሶስት መቶ አዎ።
ብር። እሺ።
አዎ።
እሺ ደንበኛችን ዛሬ ደግሞም ስለደወሉ ደግሜ ስሞትን ላስተላልፍሎት ምናልባት ዛሬ ስላመለከቱ ይሆናል።
እሺ። ማለት በተቻለ መጠን- በተደጋጋሚ ስለሆነብኝ ነው።
እሺ በተቻለ መጠን በፍጥነት ለመስራት እንሞክራለን።
እሺ።
እሺ ስለደወሉ እናመሰግናለን። ሌላ የመረዱት ነገር አለ?
ሌላ ምንም ምትለጅኛል።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት ይሆንሎት።